ሄሎ ሄሎ ሄሎ ሰላም ነው?
ስፖርቱን ምን ልርዳዎት?
አይ ከሁሉ ስፖርት ነው ተበ- በልተ- በልቼ ነበር እና ገንዘብ እስካሁን አልተሰጠኝም። እና ቅዳሜ ነው የበላሁት ሶስት ቅርንጫፍ ቆርጬ ሶስቱም ቅርንጫፍ ገንዘብ አልሰጠኝም። እኔ የት እኔ አሁን ሐዋሳ ሳውዝ ስታሩ ጋር እ ቱሩፋት እና ዜሮ ሰባት
እሺ እኔ ምንድን ነው እሺ እናት ያሬ ችግር ሁሌ በቃ ሁሉ ከሁሉ ስፖርት ጋር እንዲህ መጣላት አለብን?
አይ የለባትም።
አግባብ ነው ይሄ?
እስቲ ሰው ሁሉ ሐዋሳ የት እያማረረ ነው።
ትሩፋት?
ዜሮ ሰባት ሳውዝ ስታር ቱሩፋት አቶቴ በቃ ሁሉም ጋር እኔ ብ- ብጡም ጓደኞቼም የሆነ እየደወሉ ገንዘብ እየተሰጠን አይደለም እያሉ ነው። እኔ የህግ ባለሙያ ነን እኔ- እናቱ ማዘጋት እንችላለን እኛ ወደ ሌላ መቀየር እንችላለን። የድሮ ድርጅት ስለሆነ ነው እኛ እስካሁን እየተጫወትን እያለ ይህን ይህን ነገር እንዳያስተካክሉ ነገር ያቸው እሺ አሁን ሆኖ ደውዪለት ወይ ለማናገር